ጤና ይስጥልኝ።
አቤት ጤና ይስጥልኝ።
ባምቢስ ነው እ ባምቢስ ነው እሺ። ከአሪፍ ፔ ነበር የምደውልሎት።
እሺ በዚህ ሁለት ቀን ውስጥ ምንም transaction አላደረጉም። በአሪፍ POS ያጋጠመው ችግር አለ POS ኡ ላይ እስኪ እንሞክረዋለን ነው
ምንም ያጋጠመው ችግር የለም። ለሚያቸው እኮ check ስላላረግነው check እናድርገው።
እሺ check ያድርጉትና ምንም አይነት ችግር ካጋጠሙት በዘጠና ሶስት ዘጠና አምስት ላይ ደውለው እኛን እሺ አገልግሎት መጠቀም ይችላሉ። እሺ መልካም ቀን ይሁንልዎት።